በሚመስለኝ ጌስት ቤት
አቤት አቤት።
ቤስት ቤት ነው የምንነዳ።
ብር ኮምፒውተር ብሎ ይዞብኝ ነበር።
ዊዝድሮ አድርጋ ነው አዎ ዊዝድሮ አድርጌ ኮንፊርም አድርጎ ኮንፊርም እያደረገ እያደረገ እያሰገኘ ካንስል አድርጌ ለሁም ተበላው እና ሰሞኑን እሺ፣ እያንድ አንዴ ቆይ አንዴ ለሱ ላስተካክልሽ። አናውቅ
በዚህ ቁጥር አይደለም
ሄሎ አቤት አቤት ሄሎ ሁሉ ምን ልርዳው?
እ እና ኮንፊርም ተደባለውን ብትለቅልኝ እኮ ነው ፈልጌ ኦኬ ኮንታክት ይደረግ ነው። እሺ እቤት ደ- ተደረገው ነው ዜሮ ዘጠኝ ስልኩን ልንገርህ ጥሩ አ ደስ ይለኛል።
ዜሮ ዘጠኝ አስራ ሁለት እሺ ሰላሳ ስድስት እሺ ሀያ ሶስት እሺ ዘጠና
ሰላሳ ስድስት ሀያ ሶስት ዘጠና አዎ አዎ እሺ እሺ ስንት ብር ነበረ?
ስድስት ሺህ አምስት መቶ ብር hello አቤት አቤት ስድስት ስንት ሺህ ብር አምስት መቶ ነበረ? ይቅርታ ስድስት ሺህ አምስት መቶ ብር
hello ወይ confirm አድርጓል። ትንሽ ቆይቶ ይገባል። ሁለቱ እሺ እሺ አመሰግናለሁ እሺ እኛም እናመሰግናለን። መልካም ምሽት።
መልካም